ሄሎ ሰላም ነኝ።
ሄሎ ሰላም ሰላም ነው። ዜሮ ስድስት አርባ ሁለት ወርደር እስቲ ይልኝ አቲድ ካንስል ነው ምናምን ብላይ ነበር፣ ግን እስካሁን አልጠፋም።
ኦኬ ከ- ማን የደወለችልህ?
ቤዛ ቤዛ
እም?
ቤዛ ቤዛ
አ የለችም እንዴ?
ቤዛ የምትባል
አ
ቤርሳ ኧረ ቤርሳ በጣም ቆይታለች ከወጣች።
ብቻ ከፍሬም ነው
ኧረ አይደለም ከበርገር ቤዝ
ምግብ ቤት ነው እንደዛ ያሉክ? ካንስል ነው ያሉክ?
ኧረ ከቢሮ ተደውሎ ዜሮ አን- እንትን ነው ብቻ ቤዛ ብቻ ቤዛ ነው መሰለኝ ቆይ አንዴ።
ስልኳን ወይ እስቲ ልኝ ሊዳ ነው?
አ ሊዲያቱን ብቻ ያው እንደ-
እሺ እሺ አብርሃም ቼክ አድርግኝ እስቲ በእናትሽ ቆይ ሰዓቱም አንዴ፣ ሳይሄድ አትዝጋ ወይ አልዘጎም ያው ሳትዘጋው ልሂድ እኔና ልጠይቃት።
እሺ
ሊዲ ይሄ cancel order ነው እንዴ? ከበርገር ቤት አራት ኪሎ ወደ አዲስ አበባ ኢትዮጵያ ነው የሚለው። ያንቺ order ነው ደውል ተደውሎ ትነግሮኛል ብሎም ምናምን ነገር አይደለም። ከቢሮ ተደውሎ አይደለም?
ትነግሮኛል። እ፣ cancel ነው ብለውኛል፣ ግን እስካሁን cancel አልሆነልኝም ነው አዎ እ? ካንስል ኦርደር ነው። እሺ በርገር ቤስ አራት ኪሎ የሰውየው እኔ እንጃ እስቴት አለ ወደ ሳይምር ካንስል ነው አይደለ? በቃ እሺ ካንስል በቢፎር ነው ካንስል የሚሆነው። በቃ አርግ እሺ። hello ወ- አብርሽ ወዬ hello ወዬ ወዬ ወይ cancel ነው። እሺ ካንስል በቃ ነው።
እሺ አሁን cancel ይሆናል።
እሺ ናት
እሺ አባ እሺ